ሄዳ
ሀብት ነኝ።
ሌላ ሴት ስልሳ ስድስት ሰላሳ ሁለት order ይዤ ነበር እስካሁን አልተሰራም። ምግቡ ስልሳ ሶስት ሰላሳ ሁለት ስልሳ ስድስት ስልሳ ስድስት ሰላሳ ሁለት የት ነው ምግብ ቤቱ?
Oscar Chicken የት?
Oscar Chicken።
እሺ እሺ። እና አልጀመሩትም ነው?
አዎ ደቂቃው ደግሞ ይሄዳል። አስር ደቂቃ ምናምን የቀረው።
እሺ አንዴ ይደውሉልሃል። አንዴ ላስተላልፍልህ።
እሺ እሺ። አይ ታይ ደቂቃው ወጥቶብኝ ከእኔ እንደ እሺ